Hello. Hello.
ሌላ
లేదండి.
ఓ అబ్రామ్
ఓయ్.
అవును సిక్స్టీన్ డాలర్ రకమ్మా
ఆ, ఏమంటావు కావు కళ్ళ తర్వాత మధ్య ఫీజు వ్యాజ్ మనకు చూస్తాను ఏ?
ఏ ఫీజు తీసుకుని ఒక గంట ఉన్నారు వాళ్ళు నాలుగై
HDMI screen touch ఆ వాళ్ళు እሺ
የፒሲው ቢያንስ የፒሲው ስክሪን ወደዛ ወደ ቲቪ ኤክስቴንድ መሆን ነበረበት አይደል?
ገብቶኛል አዎ አክሴፕት በል እሱ አሁን ከ- አ፣ ስለአረች
ኤክስቴንድማ ገብቶኛል እኮ ኤክስቴንድ መሆን እንዳለበት
ምን ያስ ኤችዲኤም ኤችዲኤም ነው መግለጫ ማይሰራ ቆይ ጠብቀኝ። እንትን ከርሰሯ ቆማለች። አንተ ነክታት እንደወጣች ነች።
አረለ አ፣ እንትን እንትናል
Hello
አቤት እንትን ነው ምንድን ነው ስሙ extend ስላረክብኝ mouse ዋ ራሷ cursor ዋ ራሷ አልመጣም አለች
extend አድርጓል ማ- ወደ ወደ እንትን አድርጊያት ወይ ወደዛኛው side ወይ ወደዚህኛው side እስከ ጥግ ድረስ ውሰጃት ዝም ብዬ ልውሰድ እንደዛ እሺ አዎ በቃ።
እንደዛ ስታደርጊ ትመጣልሻለች አንዛኛው ላይ ሄዳ ነው ለዛ ነው እሺ